አቤት ወይ ጌትነት ወይ የት ነው የከፈተው ስጠይቃችሁ ደግሞ እንትንም virtual ም ያጫውታሉ መሰለኝ አይደለ virtual ም ሌላ ማን የ GR ም ያጫውቱበታል መሰለኝ ምን አልከኝ GR
አዎ GR የሌላ ነበር አሁን logout መጀመሪያ ሌላ እንትን ይሰሩ ነበር እና እሺ አሁን ወደ እኛ shop አዙረው እኮ okay ስለዚህ ጂአሩ አያስፈልግም ማለት ነው ጂአሩ አያስፈልግም አዎ በጣም አሪፍ ስለዚህ ዝም ብለን GR ኡን እንዝጋው ማለት ነው አይደለ አዎ GR ኡን logout አድርጎ እሱ
በቃ ቪቦክሱ ነው ይፈቱት ይተውትና game ኡን ጭኝላቸዋለሁ በቃ cashier ነው እልክልሃለሁ በቃ እሺ እሺ አባቴ ግን ነገ check አደርገዋለሁ እሺ ከፋይናንስ ጋር ቴሌግራማችን ስለጠፋብኝ ችግር የለውም check አድርገው ችግር የለውም እሺ እሺ አባቴ እሺ እሺ